ደስታ በልክ ያሰርቼ ጣቴ ላይ ላርግ እኔ ሳሞገስ ስታሞግሽኝ ባመልሽ በፍቅርሽ በቁም አጽድቅኝ ከንጹህ ልቦና ስለ ፍቅር ሲባል ሰው እንኳን ካምሳያው ከአውሬም ይላመዳል። ሸጋዋን ከደጄው ስመኛ ጥሎልኝ እኔም ነቃብዬው ይዣት በር ዘጋሁኝ። እሰየው አበጀሽ ስወድሽ ወደድሽ ምን ላይ ሆነልሽ ስልሁ ምን ላርግልህ አልሽ አመልሽ ወርቅ ነው ላንጥረኛ ልስተው በልክ ያሰርቼ ጣቴ ላይ ላርገው አልጓዝበትም ውሁ የወረትን መንገድ እንዳያስጨብጥም ውሁ ልብን ብዙ ማልመድ ካለማወቅ እንጂ ውሁ ከአያያዝ ማጣት ራስን ከመውቀስ እንሆ መውደድን ማግፋት ውሸት አይቃጣኝ ሆ አላበዛም መማል ሕይወቴ ነሽ በቃ ሆ ዝርዝር ምን ያረጋል ተዋዶ ማሽቆጥቆጦ መፈራት ቢያምሽም አለው ልታዘዘሽ አላጎልብሽም አመልሽ ወርቅ ነው ላንጥረኛ ልስተው በልክ ያሰርቼ ጣቴ ላይ ላርገው ከዋክብቱ ደምቆ ሰማዩን ሲዳኘው በእኔና አንቺ አምሮ ነው ፍቅር ፈካ ያለው የወፎች ዝማሬ የአድማስ ጀንበር ጥልቀት አቅፌሽ ሳያመው የሚሰጠኝ ስሜት እርቄሽ ከዋልኩኝ ጭንቀት ይወረኛል። ነፍሴን ገነት ተፍቷት ስትወድቅ ይታየኛል ለቁና ላልማዙ ከተመኑት ዋጋ የኔ ክፋት መዳ ፍቅርሽን ፍለጋ የኔ ልፋት ከባ ፍቅርሽን ፍለጋ አመልሽ ወርቅ ነው ላንጥረኛ ልስተው በልክ ያሰርቼ ጣቴ ላይ ላርገው አመልሽ ወርቅ ነው ላንጥረኛ ልስተው በልክ ያሰርቼ ጣቴ ላይ